ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወደው።
ሰላም ነው እግዚአብሔር ይመስገን።
አለን አለን። ብር አስ- አስገብተን ነበር።
እሺ አልገባሎትም።
አልመጣም።
ከቴሌ ብር ጠይቀው- የተላከሉትን ይላኩልን።
ምኑ
ከቴሌ ብር የተላከሉትን message በቴሌግራም ይላኩልን።
አሀ በቴሌግራም ወይስ በቴሌግራም ቁጥር የያዙ
ቁጥርንማ አውቀዋለሁ። ወይም በቃል ልንገርሽ፣ ቴሌግራም አልጠቀማ።
በሰው ቴሌግራም ቢሆን ይላኩ። በቃል የሚነገር ነገር አይደለም። message ኡ ነው የምንፈልገው።
እሺ